ጤና ይስጥልን አምቡላንስ
አምቡላንስ ፈልገን ነበር አስቸኳይ።
የት አካባቢ?
ራስ ደስታ ራስ ደስታ ራስ ደስታ ሆስፒታል ነው ያሉት?
አዎ ራስ ደስታ ሆስፒታል መዳረሻችሁ የት ነው? ወዴት ነው የምትሄዱት?
አዲስ ህይወት ሆስፒታል።
አዲስ ህይወት communicate አረጋት አርጋችኋል?
አዎ ጨርሰናል። አዎ እሱ communicate አርገን አምቡላንስ አጠር ነው።
እሺ የማማ የታማሚውን ስም አለበት?
ቴድሮስ ቴድሮስ ማ?
ጉልላት ቴድሮስ ጉልላት።
አዎ ምን ነበር ህመሙ?
ጭንቅላቱ ላይ ስትሮክ እንትን ብሎ ሲ ደም ፈሷል ተብለን ነው።
ኦክሲጅን ይጠቀማል አሁን ባለበት ሁኔታ?
አዎ አዎ ይጠቀማል።
እሺ እመቤት፣ ስለዚህ አንዴ አዲስ ህይወት ደውልና መመለስ መቀበላቸውን confirm አድርጌ መልሼ ልደውልልሽ።
face mask face mask ን የሚባለውንም ይጠቀማል።
ማስክ ነው ኦክሲጅን ይጠቀመ ያለው?
አዎ እየተጠቀመ ነው።
እሺ እመቤት፣ በቃ አሁን ከሁለት ደቂቃ በኋላ መልሼ እደውላለሁ።
እሺ መልካም እሺ